ጨፍጭቆኝ
ይሰማል።
ኔትወርክ ሄሎ እንትን ነበረ ይሰማል። ሄሎ
ሄሎ
እንትን ነበረ ከእናንተ ከኦዮቢ ላይ አንድ ሺህ ብር ዊዝድሮ ነበረ ዊዝድሮ ያልፋልኝ ማለት ነው። ቦርደር ላይ ገብቼ ዊዝድሮ ብዬ ነበረ ወደ አካውንት ገቢ አላረግ ግን ቆርጥ
ከምነው ወጪ አሉት
ዊዝድሮ ለማለት ነው። ዊዝድሮ ዊዝድሮ ዊዝድሮ አድርጌ ነበረ እናንተ እዚህ ቆንጆ ላይ ዊዝድሮ አድርጌ ነበር።
ወደ ምን ባንክ ባንክ ላይ ሳይሆን ቦቸር ላይ ቦቸር የሚለብኝ በስተቀር ቦቸር ላይ ቢጠይቋቸው ቦቸር ነው ዊዝድሮ ያልኩት።
ቆንጆቻ ቤት ገብሯቸው እሺ ማን እንጠይቅ?
ቆንጆ ቤት ነው
ታሪካችን ነው ምንድን ነው? ቆንጆ ይጠይቅ ነው። ሰማንያ ዘጠኝ አሎ ስምንት ዜሮ ሰማንያ ዘጠኝ ዜሮ ደውሉ እ ሰማንያ ስምንት ዜሮ ሰማንያ ስምንት ዜሮ ዜሮ ስንት
አራት ዜሮ አራት
አ- አ- ሰማንያ ስምንት ዜሮ አራት እሺ እሺ እሺ